Hello ቤት
እንትና account አልሰራኝም አለ ቴሌግራም ላይ ላኩልኝ። እንትን ምን screenshot
ምንድን ነው አልሰራም ያለክ ቤት ቤት እኮ ምን አል- አልከፍትም ብሎክ ነው አዎ አልከፍትም ብሎኝ ነው።
እኮ እና ቴሌግራም ላይ ልከክ ነው አዎ ምንድን ነው የላከው ቴሌግራም ላይ screenshot እንትን የጻፍኩኝ አሀ ምን ካረግኩ- እንደሚልክ አዎ ስም ማን ነው እሺ ሸርማኬ አሀ አሁን የላከው አዎ እኮ እሺ ምን password ን አልገባም ያለክ
ባሮ አዲስ account ልከፍት ነበር እምቢ አለኝ።
አሀ እኮ ይኸውልህ አሁን እዚህ ጋር እያየሁት ነው ያስገባኸው password ማለት ነው ረዥም password ነው እ፣ የሚፈልገው ደግሞ password ስምንት digit ነው የቤተሰብ ስምንት?
ማለት ነው password አዎ እ?
አዎ ስምንት password ስምንት password ነው የሚፈልገው አይደል?
አዎ ይኸውልህ እንትን እልክና እዚህ አዎ።
ጋር እዚሁ ጋር ማለት ነው አዎ እ፣ እጽፍልሃለሁ እሺ እሺ ቆይ አንዴ ጠብቀኝ እነግርሃለሁ እንዴት እንዴት እንደምታስገባ
call ልወጣ ወይስ ልጠብቅሽ?
እ፣ በዚህ ብነግርህ አይሻልህም በደንብ እንዲገባክ
እሺ ንገረኝ።
እዛ ጋር ደግሞ ስትከፍት step ኡን እነ- አሳያለሁ ቴሌግራም ላይ እልክልሃለሁ ምንድን ነው መሰለክ የምታደርገው password ስታስገባ አንድ ካፒታል
ደብቃ አንዴ ልግባ።
እ?
ምን አልሽ?
password ስታስገባ ስምንት digit ነው የምታስገባው እሺ ከዛ በኋላ አንድ ካፒታል ብታረግ አንድ small ከዛ እነዛ እሺ።
character ኦች አሁን የ at ምልክት hashtag ምልክቶች አሉ አይደለ አዎ እነሱን አንድ ብታረግ ከዛ ቁጥሮች ከአንድ እስከ አምስት ቁጥር ብታስገባ ስምንት digit እንደሱ አሁን እንትን ይገባልካል
ቁጥሮች ከአንድ ስ- እስከ ስንት?
አይደለም ቁጥር የፈለግከውን ቁጥር ማስገባት ትችላለህ እኮ ግን ቢያንስ አንድ capital letter አንድ small ማስገባት አለብክ እና አንድ character ከዚ ወዲያ የፈለግከውን ቁጥር መጻፍ ትችላለህ እሺ እሺ አምስት ቁጥሮች ማለት ነው እሺ አሁን እልክልሃለሁ step ኡን ከዛ password ኡን ስምንት digit አድርገህ ታስገባዋለህ እምቢ ካለክ ትነግረናለክ እሺ እሺ